አለቃችው መሰለኝ እሪ በል ጎረቤት ጩኽልኝ ባናት እቺ ሰው ያዝልኝ ቀለለኝ ደረቴን ቀለለኝ ልቤን ሰረቀችው መሰለኝ እሪ በል ጎረቤት ጩኽልኝ ባናት እቺ ሰው ያዝልኝ አያደርስ አይጣለው ይህንን ይፈሯል ለካስ እንደ ገንዘብ ልብ ይሰራት ኖሯል ልብ ያላቸው አንቀው ሲመለሱ ተከትያት ቀረው እኔ ልበ ቢሱ በጥርሶቿ ስቃ በአይኗ ጨረር አፈንጥቃን ልማለች ልቤን ሰርቃ ሲያገረሻታ መስረቅ ያምራት ሰዋ ተኪላል አይኗ ይገለጣል ጥርሷ ሌባ ሌባ አይኗ ሌባ ሌባ ሌባ ጥርሷ ሌባ ሲያገረሻታ መስረቅ ያምራት ሰዋ ተኪላል አይኗ ይገለጣል ጥርሷ ሌባ ሌባ አይኗ ሌባ ሌባ ሌባ አይ ጥርሷ ሌባ አይኗን ቅዝዝ አርጋዋ ቀዘቀዘች ከንፈሯን ፈልቅቃዋ አፍለቀለቀች አየው ሌባ ስታደባ ወየው ሌባ አይኗ ሌባ አየው ሌባ ስታደባ ጥርሷ ሌባ ይቺ ሌባ ቀለለኝ ደረቴን ቀለለ ልቤን ሰረቀችው መሰለኝ እሪ በል ጎረቤት ጮኸልኝ ባናት እጅን ሰው ያዝልኝ ቀለለኝ ደረቴን ቀለለ ልቤን ሰረቀችው መሰለኝ እሪ በል ጎረቤት ጮኸልኝ ባናት እጅን ሰው ያዝልኝ ብዘነጋው እንጂ ድሌ ቢከፋ አንገት ደፊ አይደሎ ያገሬ የሚያጠፋ እያሳሳቀችኝ አቅባኝ ከጎኗ ካላጣችው ልምጭ እረፈችኝ ባይኗ በጥርሶቿ ስቃ በአይኗ ጨረር አፈንጥቃን ልማለች ልቤን ሰርቃ ጭምጨዋ ብዬ ባቀረብኳት እኔ አቆራረጠችው አልጋውን ከጎኔ ሌባ ሌባ አይኗ ሌባ ሌባ ሌባ ጥርሷ ሌባ ጭምጨዋ ብዬ ባቀረብኳት እኔ አቆራረጠችው አልጋውን ከጎኔ ሌባ ሌባ አይኗ ሌባ ሌባ ሌባ ጥርሷ ሌባ ባታራራቴን ገለጣ አረገችው አፈናጋችና ልቤ ሰረቀችው አየሁ ሌባ